የተለይም ለስፖርት na wakomlodo hello
ሄሎ ሁሉ ስፖርት ነው wakomlodo
እንትን ነበረ እንትን ሁሉ ስፖርት ነዋል አዎ ልክ ነው
እንትን ነበረ ትላንትና ካሻውት ብለን የሆነ ፍራንክ እሺ ጭራሽ የለም። አሁን እንትኑ ራሱ ቴሌብርም አይሰራም እንትንም አይሰራም።
ጥያቄውስ ምንድን ነው እየሰራ አይደለም ነው ወይስ ካሻዎች ያደረጉት አልገባሎትም ነው cash out ያደረግነውም አልገባም፣ አሸንፈን። ሁለተኛ ደግሞ ለማስገባት ራሱ ይሄ ቴሌብር ቻፓም አዎ።
አይሰራም፣ ቴሌብርም እንትን አይልም። ሄሎ ካሽና አንበሳ ባንክ ብቻ ነው እንትን የሚልሽ።
update እያደረግን ስለሆነ ነው በትዕግስት ይጠብቁ ያልገባሎትን ደግሞ ከዝውውር ታሪክ ላይ ፎቶ ያንሱና እሺ፣ በቴሌግራም ይላኩልን በቃ ቴሌግራም ውስጥ ለ- ምንድን ነው ቁጥር ያዙ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ፣ አመሰግናለሁ። እሺ፣ እሺ እሺ እሺ፣ እሺ።